ሄሎ፣ ጤና ይስጥልኝ። ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳዎ?
እህቷን አስጥልኝ። ትናንት ፎርሞን አስሞላችሁ አወራችሁ፣ ጠፋችሁ።
እሺ፣ የምን ፎርም እ፣ ነው?
እንትን ማንሳ አቅርቢልኝ። ያና- ወደ አለቃሽ አስተላልፊ ነበር ምሰጥ
ምሳሌ አስተላልፊ ነበር ወደ ወ- ሴልሷ ነው መች ሴልስ ነች ምንድን ነች?
ምን ነበር የፈለጉት? አልገባኝም። ይቅርታ።
Okay ሰራተኛ ፈልጌ እነጋገራችሁ ጠየቃችኝ። interview ተደረግኩኝ። ተመዘገበ። ትንሽ ቆይ ደወልሽ አላችሁኝ። ተደወለ። ሄለን ስሟ ጠፋኝ ነው ሄለን ሌን ወይም ማን እሺ፣ በዚህ ቁጥር ነበር ያስመዘግቡት። እንዳየው እዚህ ላይ አዎ።
ማን እንደሆነች። እሺ፣ አዎ።
አንዴ መጠበቅ።
ተሰማት። አሪፍ ነገር ነው። ግን እሺ፣ ቆይ። እሺ፣ እያየው ማን ነች? ብሌን ነው ኑሐሚን ኑሐሚን ናት።
ናሆም ያው
አ እሺ እ፣ ስለዚህ እንደተደውልሎት ላድርግ። አሁን አ አለች አ ናሆም?
አለች አለች፣ አዎ።
ትደውልሎት አለች። አዎ እሺ ኦኬ